Hello hello ጤና ይስጥልኝ።
አብሮ ይስጥልን።
በአምዲስ ለቡ branch ነው?
አዎ ከ ArifPay ነበር የምደውለው። ሳምራይ ትባላለሁ።
እሺ ሰላም ነው?
እግዚአብሔር ይመስገን። የእርሱን ስም ማን እንበል?
እኔ ትዕግስት
እሺ ወይዘሮ ትዕግስት የደወልነው POS machine ኣችሁን ላለፉት ተከታታይ ሰባ አንድ ቀናት እየተጠቀማችሁ አይደለም እና ቅድሚያ ያጋጠመው ችግር ካለ ለመጠየቅ እና ምንም ችግር ካላጋጠሙት እና POS machine ኣችሁን የማይጠቀሙበት ከሆነ POS machine ኡን ለመረከብ እንገደዳለን። ምክንያቱም ArifPay ዋነኛ ገቢ ምንጩ transaction fee ስለሆነ፣ ስለዚህ ትንሽ ጊዜ ሰጥተን እናያቸዋለን። የማትጠቀሙበት ከሆነ ግን POS machine ኡን እንረከባለን። ይህን ለማሳወቅ ነበር።
በቃ እሺ
እሺ ደንበኛችን፣ እሺ እሺ መልካም ቀን ይሁንልዎ።
እሺ